ሄሎ ሄሎ ሰላም ደህና ደስ ቤት አዎ
ላናገራችሁ ፈልጌ ነበር ስራ ስራ ጉዳይ ቢሮችሁ መጥቼ መነጋገር ከቻልን የት አካባቢ ነው ቢሮችሁ
እ ባምቢስ እናት ባንክ ታውቀዋለህ?
okay ባምቢስ እናት ባንክ አዎ እናት ባንክ ዋና ቢሮ
እናት ባንክ ምን እናት ባንክ ዋና ቢሮ አለ አይደለ?
እሺ ዋና ቢሮ እናት ባንክ ዋና ቢሮ እሺ አዎ እሱ ጋር ከደረስክ በኋላ ወደ ላይ ትንሽ ከፍ ትልና ወደ ግራ ትታጠፋለህ።
okay አዳማ real estate ground floor ላይ አለ።
ማን real estate አዳማ real estate አዳማ real estate ground floor ላይ አዎ
እሺ አመሰግናለሁኝ አንተ agent ምናምን ከእናንተ ማግኘት ትችላለሁኝ አዎ ይቻላል።
አይደለ አዎ
እሺ ለ virtual betting agent ፈልጌ ነበረ የት ነበር መጥቼ መክፈት የፈለግከው?
እ፣ መክፈት የፈለኩት ክፍለ ሀገር ላይ ነው። አሁን እኔ አዲስ አበባ ነው ያለሁት እ፣ ይቻላል።
እስኪ መጥቼ ያሉትን እ፣ condition ኦች እንትንና እንትን እላለሁ።
እሺ ይቻላል።
እሺ፣ እሺ አባት፣ እሺ thank እሺ